ሄሎ ጤና ይስጥልን ሆስፒታል የምናማክረን
አብሮ ይስጥልን ከሆስፒታል ከምኒልክ ሆስፒታል ነበር የምደውልልሽ።
እሺ
ሄሎ ሄሎ ይሰማኛል
ነበር የምደውለው።
እሺ ምን ነበረ
እ ቆይ ላገናኝሽ እዚህ እዛው ሰራተኛ
ሄሎ አዎ፣ ችግር ሄሎ፣ እሺ CT scan brain CT without contrast without contrast አ እሺ ሁለት ሺ ሰባት መቶ price
አ እኮ አናግራቸው፣ እኔ ባለሙያ ነኝ።
እሺ ስልኩን ለእነሱ ስጫቸው
ሄሎ
እ ሁለት ሺ ሰባት መቶ ነው ዋጋው እሺ እሺ ችግር የለም
ሄሎ ወይ
ይሁን አቤት ይሁን አዎ ይሁን አልኩ እኮ ይሁን እኮ አምቡላንስ ትፈልጋላችሁ
አዎ እንፈልጋለን
ለአሁን ነው አልገባኝም ለ- ለአሁን ነው እዛ ነን እኮ
እሺ መልሰን እንደውላለን እሺ